ጤና ይስጥልኝ። በሽት ቤት ቤቴ ነው የምንረዳው።
ሄሎ ሲስተር ሰላም ነሽ?
ሰላም ጤና ይስጥልኝ።
አዎ እኔ ያ- ያ- ብር ነው ባላንስ ፕሮሰሲንግ ነው። አሁን አይገባም፣
በዚህ ስልክ ነው እስከ አሁን አይገባም። እስከ ትናንትና ማታ ነው።
በዚህ ስልክ ነበር።
እ ስልክ ይሄ ነው። አዎ ስንት ብር ነው?
አራት ሺህ ነው።
ለታፓ እኮ አሳውቄልሃለሁ። ትንሽ ጠብቅ እሺ። ይገባልሃል።
በኋላ ይገባል?
ያስገቡልሃል። አዎ አዎ ያስገቡልሃል።
እሺ እሺ እሺ